ሄሎ አቤት ጤና ይስጥልኝ
አማርኛ ቋንቋ አማርኛ አልችልም።
ምንድን ነው የምትችለው
ትግርኛ
ትግረኛ አልችልም ይቅርታ አማርኛ ትንሽ ትንሽ አሞክርም
እሺ የ- ቴሌ- ቴሌቪዥን game ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ
እሺ
ከዛ ሰባት ቁጥር ተጭና አማርኛ አድርገው ሶስት ቁጥር ለመጫወት የሚለውን ምረጥ
እሺ ጥያቄና መልስና ድሎን ይሞክሩ የሚል ይመጣል
እሺ
ጥያቄና መልስ coin ትገዛለህ ሁለት ቁጥር ላይ
እሺ
ከዛ coin ትገዛና እንትን ታረጋለህ
እሺ
የእድል ጨዋታ ደግሞ የእድል ጨዋታ ደግሞ አንድ ቁጥር subscribe ስታደርግ ደንበኛ ስትሆን ትኬት ስ- ይገባል
እሺ ጨርሰናል አዎ ተጠቀምና እምቢ ካለ ደግሞ መልሰህ ደውልልን
እሺ እሺ ተውል